ጤና ይስጥልኝ ቻፓ።
አሁን ትናንት ትናንት ከሁሉ ስፖርት ብር transfer አድርጌ ነበር ወደ ቴሌብር እና
ወጪ ነው ያደረጉት?
አይ ገቢ ወደ ቴሌብር ገቢ ነው ያደረግ ከሁሉ ስፖርት ስለዛ አሸንፈው ወጪ እያደረጉ ማለት ነው ወደ ቴሌብር account ዎት አዎ።
እንዲገባ።
አዎ፣ እሺ።
እና አልገባም። ከዚህ እሺ፣ ተቆራጭ አንዴ።
አድርጓል ከሁሉ ስፖርት።
እሺ እሺ፣ check ላድርግሎት።
እሺ
እሺ፣ የቴሌብር ስልክ ቁጥሮት ንገሩኝ።
ሀያ ሁለት ዜሮ ዘጠኝ ሀያ ሁለት
ሀያ አምስት ሀያ አምስት ራሱ አስራ ሶስት ስልሳ ስድስት
ስንት ብር ነበር?
አምስት ሺህ ብር
አምስት ሺህ እኛ ጋር አልመጣም። እኛ ጋር ትላንትና ሁለት የአምስት መቶ ብር ወጪ አድርገዋል።
okay አዎ እሱ ብቻ ነው የገባው እንጂ ሌሎችን ወደ እኛ system ስላላኳቸው እነሱ ጋር ደውሎ ይጠይቋቸው። እሺ
እሺ፣ እሺ። የእነሱን እንትን ማግኘት contact ማግኘት ይችላል።
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት
አስራ ስድስት
አስራ ሰላሳ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት ይሄ የ- የእንትን ነው ማለት ሳንቲምፔ ነው no ቻፓ ነው ይሄ ቻፓ ነው።
የ- የቻፓ ነው።
አዎ፣ አይ የእነሱ እጅ የሰጠሽኝ ቁጥሩ የሁሉ ስፖርት የሁሉ ስፖርት ነው።
ሁሉ ስፖርት okay።
አዎ።
እሺ፣
እሺ፣ አመሰግናለሁ።
እሺ።